እንደባለፈው አስቸግርም። አዛን በቃ ለጠባ ሰላም ጤና ይስጥልኝ።
አብረ ይስጥልን።
ስኳር አጨርሳችሁ ነው እንዴ?
አዎ ፕሮዳክቱ አልነበረም ሰሞኑን አልመጣሉትም።
አይ አይ አልጋ ላዝ ቅድ ጀምሬ አጨረስኩትም ነበር። አሁን ስለሌለ ነው እንትን ያልኩት። ለዛ አዎ ነው እንትኑ ድጋሚ ላይ ከሌለ ስለሌለ ነው። ሌላ ጊዜ ቼክ ያድርጉትና
እህ፣ ሲ- ሲኖር ያዛሉ።
እሺ አመሰግናለሁ።
እሺ እናቴ፣ እሺ